መሰለኝ ብስፖርት na bakkoo mul'addaa'u?
ትላንት ወደ ቴሌቪሉ ድሮ አድርጌ ነበረ አልገባም እና ትላንት ልኬላችሁ ነበር ቴሌግራም ላይ ስክሪንሻት
ልከዋል ቴሌግራም ላይ አ በዚህ ስልክ ነው የላኩት?
ኖ ሌላ ቴሌግራም ስልክ አላችሁ አይደል?
የእርስዎን የቴሌግራም ቁጥር ነው ያልኩት። በዚህ ነው?
አዎ አዎ አዎ በዚህ ነው አዎ
ስልኮትን ይላኩልን። አብዲ ኖት አይደል?
አዎ አዎ እሺ አብዲ ቴሌግራም ላይ ስልኮትን ይላኩ።
እሺ